ሰላም ናችሁ? እንዴት ነሽ? አምቡላንስ provide ታደርጋላችሁ?
አዎ እዚህ CMC ሚካኤል ጌዙንድ ነበርን። ወደ ጎተራ ነበር የምንሄደው። case ኡ valve ነው እና hello እየሰማው ነው። እሺ cardiac ነው case ኡ valve replacement የሚሉት እሺ።
ሰው እንትን አላችሁ? አምቡላንስ አላችሁ?
አዎ አዎ፣ አለን። አዎ ስንት ነው ቻርጅ የምታደርጉን?
እ ከጌዙንድ የት ነው አልከኝ?
ጎተራ አዝማ ሃሌሉያ ጀርባ ማለት ነው።
ታዝማ።
አዎ okay እሺ።
ጎተራ
cardiac ነው አልከኝ?
cardiac አዎ።
okay እሺ። ኦክሲጅን use ይጠቀማል?
በጣም critical አይደለም። ያው አልፎ አልፎ ይጠቀሙ ማታ ሲተኛ ነው። ግን ቀን ብትይዙ መልካም ነው። አይታወቅም crowded መንገድም ስለሚሆን ኦኬ እሺ። ማድረስ ብቻ ነው ወይስ አዲስ ማድረስ መልሳል?
ፋሲሊቲ ስላላቸው ኦኬ ግን ያው ፋሲሊቲ የሚያስፈልገውን እንትን ነው ላይ የቢፒ የማይቋረጥ አለቻችን ግሉኮስ አይለችም ኦኬ እንጠልጣዮቹ ምናምን የግሉኮስ አሉ። ሌላ የተለየ ነገር የለም። በቃ ኦኬ እሺ። እ ስለዚህ እ ሂሳቡን ሰርቼ መልሼ ልደውልልህ።
መልካም። እሺ እሺ